ጤና ይስጥልኝ ስፖርት ነው ባኮ የምንረዳው።
ጤና ይስጥልኝ ሰላም ነው።
እግዚአብሔር ይመስገን።
እንትን withdraw አድርጌ ነበር የትላንት ጨዋታ አሸንፌ ነበርና እሺ ወደ ቴሌብር ሰባት ሺህ withdraw ስለው ከሁሉ ስፖርት account ቆርጠዋል። ወደ ቴሌብር ግን እስካሁን አልገባም።
እሺ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
እንትኑ ፎቶ አላክልሽ።
transaction ስልክ- history ው ማለት ነው።
okay እንት- transaction የት ነው የሚገኘው? history እምቢ ስላለኝ እኮ ነው።
more የሚለው ውስጥ ይገቡና transaction history የሚል አለ። ከዛ ውስጥ ባንክ transaction ውስጥ ያገኙታል።
okay እሺ፣ በቴሌግራም ላክልሽ።
አዎ
እሺ እሺ